ጤና ይስጥልኝ።
አብሮሽ አንድ order ያደረግኩት ነጭ ሽንኩርት ነበር የተላከልኝ እሺ
እና ደቃቅ ሆኖ እንዲቀየር ብዬ ቅዳሜ እንትን አድርጌ ለእሑድ ይመጣል ተብዬ ነበር። አልመጣም። ትላንትም complain አደረግኩኝ። ለሶስተኛ ጊዜ ነው እኔ የቀየርልኝ የለም።
okay ዛሬ ተቀበሉ ዛሬ ሌላ እቃ ነበረኝ አብሬ አብሮ ከመጣልኝ ብዬ የድንች ችፕስ ባለፈው ስለነበር እሱን order አድርጌ እሱ መጣልኝ። ሽንኩርቱ ግን አልመጣም የት ነበር location ኡ እ?
location ኡ የት ነበር ጊዮርጊስ ሰሚት መከላከያ
ሰሚት አዎ ማታ ከቢሮ ተደውሎ ነበር እ?
check ተደርጓል ማታ ተደውሎ ነበር ከቢሮ አዎ ትናንት ሲደወልልኝ ነገርኳችሁ በስልክ ይመስለኛል የተደወለው። ባለፈውን በጥሪ ማዕከሉ አዎ።
ደውዬ እንትን ብያለሁ፣ ግን ምንም የመጣ የለም።
እሺ አንዴ መስ- እ፣ መልሼ ልደውልሎት ከዛ የድራይቨር ስልክ እነግሮታለሁ እሺ